እንትን አለ በ bet ጨዋታ ላይ ጫወት ነበርኩና okay እሺ
እና አምስት መቶ ብር ወደ account ላስገባ ስለኝ አልገባችም እና ወደ account እንድንመለስ ፈልገን ነው።
ወደ account መመለስ አይችልም። አ- በሳንቲም ቤት ነበረ
አ- ቤቱ ቤት ቤቱ ቤት አዎ እኮ አይደለም እ transfer ያደረጉት በሳንቲም ቤት ነው በቻፓ ነው።
በሳ- በሳባ ሳይሆን withdraw ነው
እሺ እ ይቅርታ ደንበኛችን ወይ ስልክ ቁጥሮን ይነግሩኛል?
አ?
ስልክ ቁጥሮ withdraw ያደረጉበት የቤስት ዌይ ቁጥር ይሄ ነው የደወሉበት ነው።
አዎ እሱ ነው አዎ እንደምንም ብለህ ያስመለሰት እስኪ አንዴ
ያንተ ብቻ አይደለም። እሺ ደንበኛችን ይኸውልህ ብዙ customer ኦች ያስተናገደን እየነገሩን ነው ያሉት እና
አ
ትንሽ ጠብቁ እሺ። system እየተ- ትንሽ ስላስቸገረና ይመለሳል። እሺ
እሺ አይ በቻፓ በኩል ያለ system ችግር ነው።
አ አንድ ቆይ ሊሎት የትኛው በየትኛው ዊዝዶ እንዳደረጉ ሊሎት እና እዛ እነግርሃለሁ። አንድ ይጠብቁኝ እሺ።
አይ አይ። ሌሎች ይሰራል እሺ።
ቴ- በቴሌ ብር በቴሌ ብር አስፈለገ
እሺ ስንት ብር ነበር? አምስት መቶ ብር ነው ያሉኝ።
አዎ አምስት መቶ ብር አዎ
hello።
እ ይሰማል እህቴ እሺ ይቅርታ ደንበኛችን፣ ይኸውልህ system ትንሽ እያስቸገረን ስለሆነ ነው።
አዎ ሲስተካከል የሁሉም ነው እሺ፣ አንድ ላይ የሚለቀቀው ስለዚህ የእርሱ ብቻ ስላልሆነ ታግሰው ይጠብቁን እሺ። ይገባልዎታል። እሺ እሺ፣ እናመሰግናለን ስላሳወቁ። መልካም ምሽት ይሁንልዎ።
okay okay okay